Hello ፖሊስ ስፖርት ነው። ምን ልርዳዎት?
እ እንትን ከቴሌ ብር ብር ለማስገባት ፈልጌ ቴሌ ብሩ ከአማራጭ ወጥቷል። ምን ማድረግ ማለት?
እችላለሁ? ከቴሌ ብር እ
ብር ለማስገባት ፈልጌ
እሺ technical ችግር ስላጋጠመን system update እየሆነ ስለሆነ ነው፣
አ
ይስተካከላል።
አ፣ በቅርብ ይስተካከላል።
አዎ ይጠብቁ።
እሺ እሺ